Sony,
ሄሎ ሄሎማ ወይ እና አብስተሽ ታበሪው ምን አለ
ሰራው አውጡቶታል።
አውጣልሽ አዎ የት እ አዎ ሽያጩ ሙሉ ነው። ሰው ያላቀውም።
በቃ ፈልጊው ነበር ወይስ አትፈልጊው ነበር?
አይ በቃ ከክሬት ነበር ያልኩ ካሶ ነው። ችግር የለውም ምንም አያስቸግር።
እሺ እሺ ምን አመሰግናለሁ የኔ ቆንጆ እሺ እናቴ ፌር ጥልኝ።
አሜን።
እሺ እሺ